hello ሰላም ነው ዋሽንግተን እንትን brain scan ፈልገን ነበረና እዚህ ምኒልክ brain CT ነው ምኒልክ ሆስፒታል አ CT scan አይደለ
እ ሲቲ አ scan ነው የፈለጉት brain CT scan ይላል እ ሁለት ሁለት without ነው
ምን አልሽኝ ናት without ነው contrast አለው እዚህ ነው ያለ ነው ምኒልክ contrast አለው ወይ without ነው ወይስ ዊዝ ነው የሚለው
without contrast ሁለት ሺህ ሰባት መቶ ብር
እ ሁለት ሺህ ሰባት መቶ ብር እኮ አዎ እዚህ መታችሁ ነው የምትወስዱት አዎ እሺ እኮ ፈተን ላክላችሁ ብላችሁ እና አምቡላንስ እ አምቡላንስ ልላክላችሁ
በአምቡላንስ ይላክ እንደዛ ነገር ያለ እሺ እሺ እሺ እሺ ልላክላችሁ
አ አ ኦክሲጅን ስላለ አን- አንድ ላይ ነው መሄድ ያለበት አለ ኦክሲጅን
ኦክሲጅን ያለው አምቡላንስ ነው የምትፈልጉት ማለት ነው አ ስለዚህ አምቡላንስ ያስፈልጋል አ
ሌላ ተጨማሪ ክፍያ ያስከፍላቸዋል እዛ ከሆነ እሺ እሺ እሺ
ስለዚህ እ፣ ወደ አምቡላንስ እ?
ቁጥራችሁ ወደ አምቡላንስ ቁጥራችሁ ላስተላልፈውልዎት እና ይደውልዎታል። እነሱ ጋር contact አድርጉ።
እሺ እሺ ስልካችሁ ግን በደ- በደንብ አይሰማም
እሺ፣ ላስተላልፍልዎት ወደ አምቡላንስ ክፍላችን።
እሺ እሺ ከአምቡላንስ ክፍላችን ይደወልልዎታል።
እሺ እሺ